ሲሊንደር ገበያ
ጅንስ ሱሪ ይፈልጋል።
እም?
ፕሮግራም እያየን ነበር ነው። ኮዱን አሁን እሺ።
ሳስይዝ አባይ አዲስ አበባ ነው ክፍለ ሀገር ነው ያለው?
አዲስ አበባ
ኮዱን ትነግረኛለህ በትክክል የትኛው እንደፈለግ?
አ
ኮዱን የሱሪውን ኮድ
ኮዱን አልያዝኩም። ቆይ እሺ ልይና ልደውል።
አይነት color ነው የምፈልገው።
የትኛው የት ነው አድራሻቸው? መምጣት deliver ነው የምናደርገው። በአዲስ አበባ ከሆንክ በሞተረኛ ያለምንም ተጨማሪ ክፍያ፣ ክፍለ ሀገር ከሆንክ ደግሞ በኢትዮጵያ ፖስታ ቤት በኩል ነው ተደራሽ ነው የምናደርገው።
እኮ አይ መምጣት አንችልም እኛ store ነው ያለን፣ store ነው የምንልከው። እንዳልኩ ነው ምርጫዎችን እንሰጠሃለን። ከእነሱ መካከል የመረጥከውን መጥቶ አይተኸው ፈቃደኛ ከሆንክ ከፍለህ ትወስዳለህ። ካልተመቸ ደግሞ ተመላሽ ማድረግ ትችላለህ። ኦንላይን ነው።
okay፣ online ነው።
እ? ምን አልኩህ?
ኦንላይን ነው።
አዎ። ምንድን ነው ቅር ያለህ ነገር አለ?
አይ no አይ ለመምረጥ ነው እንጂ ምንም ቅር ያለን ነገር የለም።
በቃ እሺ፣ ስልክን እንይዝና መልሼ እደውልልሃለሁ። እንደውላለን፣ okay፣ በሌላ ቁጥር እንደውላለን። እሺ፣ መልካም ቀን።
መልካም ላለች